Hello
መዝሙረ
እሺ፣ ዳንኤል ደህና ነሽ?
አለን አለን።
እግዚአብሔር ይመስገን ደህና ነኝ እኔ።
ደስ ነው ያለሽ አንተ ራስህ ሲሰራ፣ እ?
ደስ ነው ያለ አንተ ራስህ ሲሰራ።
እንዴ የሆነ final የሆነ at least የሆነ አንድ stage ነው።
እንዲህ ትልቅ ትልቅ milestone ነው።
አ፣ በጣም አሪፍ።
አሪፍ እና ምን ነበር ያልከኝ?
አ፣ እኔ ጋር እንትን ስለው አይደል ነው ከስዛጋው ከተነሳ በኋላ ስዛጋው እንትን አይልም።
እንትን ነው።
በያክኔክስ ላይ ኢኪፕስ የዳይል ሆኖ አለ ይሄ ሲጠራ አለ ያለው ስል እንትን አለ ድምፅ አለቻ ኦ ዲክላይን አድርገኸው።
አዎ
እስኪ እሱን አላየሁትም። አንድ ነገር ግን ቼክ ያደረኩት ምንድን ነው አውትጎይንግ ደውለህ ያኛው ሰው የመጨረሻ ላይ ሲዘጋ ማለት ነው እ።
ቢዚ ነው የሚልህ። አይ ቲንክ በእንትኑም እንደዛ ነው መሰለኝ።
ደውለህ ያ እኔ ስዛ- ብዘጋብህ እም።
ሳላነሳው ብዘጋብህ
አንስተን አውርተን አሁን አንተ ስትዘጋው መጨረሻ ላይ busy ይለኛል። አሁን ዘግተህ መሞከር ትችላለህ።
አሁን ስዘጋው አለ አንተ እንትን ይልሃል busy ይልሃል።
አዎ፣ busy ነው ይለኛል። ድምፅ ይሄ ነው።
ድምጿ እኮ እሱ እኮ ብያለሁ። እሷ የእነሱ part እኮ የቅድሙ bug ኣችን እኮ ናት። ቅድም እም።
እምቢ ያለህ ማለት ናት።
አይ no no የእነሱ ነው። አሁን ስትዘጋው የሆነ ነገር እሰማለሁ። ዝግት ዝግት አይልም።
ምን ሰማህ? ሴትዮዋ ሴት- ታወራለች።
አ
አ- ማን ዘግቶታል እኮ አንተ ከዘጋኸው አንተ ቀድመህ ከዘጋው እኔ ልሰማው እችላለሁ። እኔ ቀድሜ ከዘጋሁት ግን እንደ አንተ አንተ ትሰማዋለህ።
እኮ ቀድሞ የዘጋው ነው። እስኪ ዝጋው፣ እስኪ ዝጋው።
አሁን ስዘጋው ትሰማዋለህ። እስኪ ችግር